ጤና ይስጥልኝ ስፖርት ባኮ ምን ልርዳዎት?
hello ጤና ይስጥልኝ። አሁን ደውዬ ነበረ screenshot ላክ ብለሽኝ ላኩት።
እሺ፣ እዛው ላይ ጠብቁ።
hello አቤት እ፣ ደ- እንትን ልንገርሽ ስለምንመለስ እዛው ላይ ጠብቁ።
እኮ ላስረዳሽ ስላ ላታገኙ ስለምችል የላኩትን ልንገርሽ receipt ሳይሆን የላኩት እ፣ ሁሉ ስፖርት ላይ trag- transi- transaction የሚል አለ። እሱን successful የሚለው አለ። ሁሉ ስፖርት እንዳለ ያረኩት withdraw ያረኩትም deposit ያረኩትንም ምንድን ነው የእርሱ deposit ነው withdraw ነው?
እኔ withdraw ነበር ያረኩት ከሁሉ ስፖርት ማን ልበል ስሞትን ሳሙኤል እ፣ ሳሚ ሳሚ የሚል አለ።
ሳሚ ሳሚ አሁን ነው የላኩት።
አሁን አዎ፣ የትኛው ነው?
ብላክ ሰባት ሺህ የምትላ withdraw እሱን ብቻ ነው ያረኩት። ሰባት ሺህ ሁለት ሰዓት አርባ አምስት ላይ አካባቢ ነች።
እኮ ሰባት ሺህ እ፣ እሺ ሰባ እሱ ሰባ ስምንት ቤቱ ነው ስልክ ቁጥሩ።
ሰባ ስምንት ቤት
እሺ check አድርጋ ከዛ አ፣ እኮ በቃ እሱ ብቻ ነው ማድረግ የምችሉት። ከአሁን በፊት አንድ ሺህ ብር እንደዚሁ አ፣ deposit አድርጌ ከዛ አልገባም ሁሉ ስፖርት ላይ ግን ከአካውንቴ ተቀነሰ። ሪፖርት አድርጌ እሱን receipt ልኬ ነበር። almost ሁለት ሳምንት ሆኖታል። ምንም ነገር የለም አ አልተመለሰለትም።
አልተመለሰም። በቃ በቃ አሁን እንዳልሽኝ ነው የምትሉኝ። በቃ ተላልፏል፣ አስተላልፈናል ብቻ ነው። አሁን ይሄ ራሱ አሁን ምንድን ነው ማድረግ የምችለው? አሁን ይሄ አሁን እኔ withdraw አደረኩት ሳየው አካውንቴ ላይ ምንም ነገር የለም አዎ አንዳንዴ እንደዚህ ሲሰሙ አየር ላይ ያስቀረዋል።
እኮ እሱ ለዛ ነው።
ተፈልጎ ይገኛል ወይ እኮ? አዎ ይገባኛል። ባንክም እንደዚህ ያደርጋሉ፣ ያስቀሩ አየር ላይ ይቀራል፣ ግን ፈልገው ወዲያው ይመልሱልሃል። እናንተ ጋር እንደዚህ አለ ወይ?
አዎ ይመለሳል፣ መመለስ ይመለሳል።
እሺ ብቻ አሁን ምንድን ነው ማድረግ የምትችይው አንቺ? እ፣ ማስተላለፍ ብቻ አዎ አስተላለፍኩልህ ሁለቱንም። አሁን አ- አንድ ሺውንም ድጋሚ አስተላልፍ የለሃለሁ ይታየልህና እ፣ ይመለስልሃል።
አሁን አሁን እዚህ አሁን የሰባት ሺው አሁን- ወደዛው ወደ እንትኑ ነው የሚመለሰው።
ወደ አካውንት አዎች ገብቶ ወደ አካውንት ሲመለስ ግን የ- አሁን አንቺ እንዳለ screenshot የላኩትን ነው የላክሽው። አሁን withdraw ያደረኩትን ማለት ነው።
አዎ የትኛውን ፈልገው ያገኙታል? እንዴት ነው ሰባት ሺህ የምትነግሪያቸው?
ብለው እኮ ጽፈው- ጽፈውታል ራሶት withdraw ያደረኩት ሰባት ሺህ የሚል አለ አይደል?
አዎ አዎ እኮ ከእሱም ጭምር ነው ማስተላለፍልህ።
የትኛው እንደሆነ ማለት ግልጽ ላይሆንላቸው ይችላል።
ካልሆነ አክብበው ይላኩልኝ ሰባት ሺው ላይ ምልክት አድርገው ችግር የለም።
okay አይ እነሱ እንዲገባቸው ነው። አሁን አሁን እኔ እንዳንቺ እንደነገርኩሽ ካልተነገራቸው ምንድን ነው ይሄ ሊሉ ይችላሉ። ሁሉም successful እያለ ስላለ በቃ successful ብለው ነው ምንድን ነው ሊሉ ይችላሉ የሚሰሩት ሰዎች ማለት ነው።
አዎ እኮ አይ ሰባት ሺህም ራስዎትም ሰባት ሺህ ብለው ስለጻፉበት ብዬ ነው። ካልሆነ ምልክት አድርገው ይላኩልኝ screenshot ኡ ላይ
አዎ።
ድጋሚ ምልክት ካደረጉበት እኔም እልክላቸዋለሁ ማለት ነው ከነ ምልክቱ።
እሺ እሺ